ደውል። እሺ ከዛ ይህ ካናዳ
ግን እንትን ነው አይሰራም።
እሺ በትምህርት ነው መሄድ የፈለጋችሁ? በትምህርት ነው። ለስራ የለንም አሁን ላይ ነኝ ሰራ ያለነው በትምህርት ነው።
ተደውሏል ማለት ነው እንጂ እየጠራ
እና በቱሪስት በቱሪስት በጉብኝት አዎ
ሄሎ፣ ጤና ይስጥልኝ።
ዲፕሎማ ነው ያለሽ አሁን አንቺ ደውለው ነበር ላይን አዲስ ከላይን አዲስ ነው ዲፕሎማ ነው የምደውለው።
ያለሽ አቤት አቤት፣ ደውለው ነበረ ላይን አዲስ ኦኬ፣ ያለሽ ኮንሰልታንሲ።
ዲግሪ መፍላይ ማለት እኔ ይቻላል ያለሽ በዚህ አዎ ሚስ ኮል አግኝተን ነው።
ዲፕሎማሽን ኧረ ይዘሽ አልደወልኩም። እማዬ እሺ እና ፓስፖርት ነው የሚያስፈልግሽ